ሄሎ
ሄሎ ሰላም ጤና ይስጥልን። ቴሌቪዥን
ምን ሰላም ናችሁ?
አለን እግዚአብሔር ይመስገን። ምን ልርዳዎት?
እንትን እየቆረጠብኝ ነው።
እኮ የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባልዎታል።
አ-
ቴሌቪዥን ደንበኛ ሲሆኑ daily ከሆነ የተመዘገቡት ሁለት ብር ይቆርጣል። ሳምንታዊ ከሆነ ደግሞ አስር ብር።
አ- አይ ይቋረጥልኝ ብዬ ነበር።
እሺ ኮከብ ዘጠኝ ሰማንያ አምስት ላይ እ፣ ይደውሉ ስድስት ቁጥር ላይ ለማቋረጥ የሚላል
አ? ኮከብ ዘጠኝ ሰማንያ አምስት አ፣
እንጀራ
ያመ-